ያዘምረኛል ውለታው ሳስብ ያዘምረኛል ልክነቱ ሳስብ ያዘምረኛል ፍቅሩን ሳስብ ያዘምረኛል ምረቱን ሳስብ ያዘምረኛል ውለታው ሳስብ ያዘምረኛል ልክነቱ ሳስብ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ ሞኝነት ቢመስል ኢየሱስን ማምለኬ ጠላቴን ቢያስቆጣ እሱ መዘማሬ ይቆጣ ይለር እንጂ እኔ ግን አልተውም በአይኑ እያየ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ዘምራለሁ ዛሬ ያዘምረኛል ፍቅሩን ሳስብ ያዘምረኛል ምሕረቱን ሳስብ ያዘምረኛል ውለታውን ሳስብ ያዘምረኛል ደግነቱን ሳስብ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ አውቄ ነው የማመልከው ለከንቱ አይደለም የምዘምረው የኢየሱስን ክብር ባይኔ አይቼ ነው ፍቅር ውስጤ ገብቶ ስለማረከኝ ነው ፍቅር ውስጤ ገብቶ ስለማረከኝ ነው ፍቅር ውስጤ ገብቶ ስለማረከኝ ነው ፍቅር ውስጤ ገብቶ ስለማረከኝ ነው ፍቅር ውስጤ ገብቶ ስለማረከኝ ነው ያዘምረኛል ፍቅሩን ሳስብ ያዘምረኛል ምሕረቱን ሳስብ ያዘምረኛል ውለታውን ሳስብ ያዘምረኛል ልክነቱን ሳስብ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ አይበዛበትም እዘምራለሁ ክብሬው ደግነት አመልከዋለሁ የስራቴን ቀንበር ገና የሰበረው የከበደኝ ከፊቴ ያነሳው በጠላቴ ራስ ላይ ቆሜ ዘምራለሁ ድልን ያስታጠቀ ኢየሱስ አምላኬ ነው ድልን ያስታጠቀ ኢየሱስ አምላኬ ነው ድልን ያስታጠቀኝ ኢየሱስ አምላኬ ነው ድልን ያስታጠቀ ኢየሱስ አምላኬ ነው ድልን ያስታጠቀኝ ኢየሱስ አምላኬ ነው ያዘምረኛል ፍቅሩን ሳስብ ያዘምረኛል ምሕረቱን ሳስብ ያዘምረኛል ውለታውን ሳስብ ያዘምረኛል ልክነት